አላሰለም አሊባባ
አዎ እናት የሆነ መኪና አይቼ ነበረ።
እሺ ምን አይነት
ቪጎ የሚል አውቶማቲክ ደብል ጋቢና ባንክ አንድ ነጥብ አምስት አለው በሚል ሁለት ሺህ አይቼ ስንት እ፣ ሞዴሉን እስቲ ቆይ አለ ብዙም እሺ ሌዋል
ይችላል ሄሎ
እየሰማሁት ነው ይዩት እሺ እሺ አንዴ ቆይ ሌው ስንት እንደሆነ እሺ ቅርብ
ችግር የለም
እሺ እሺ ሞዴሉን ቆይ ቪዲዮውን ካላጠፋው መንገር አልችልም። ቪጎ ነው የሚለው እኮ ምንድን ነው ሞዴል ሞዴል
አውቶማቲክ ሞዴሉን አባት ሞዴሉን ካላወቅ ነው እኔ እዚህ ጋር ላውቀው አልችልም ሞዴሉ ስንት ነው
okay እንትን ቆይ እሺ፣ መልሼ ደውዬ እሺ እሺ
እሺ